entertainment ስንዱ ነኝ ባኮ የምንረዳው
አብሮ ይስጥልን። ብር እየቆረጠብኝ የሆነ message እየገባ በቃ ያለውን ብር ማግኘት አልቻልኩም። እየቆረጠብኝ
ዘጠና ሁለት ስልሳ ሁለት message ነው የሚገባሎት ነው ወይስ ሌላ text የላኩት አለ?
አረ ሌላ የላኩት የለኝም።
እሺ ለጊዜው አገልግሎቱን ማቋረጥ ይፈልጋሉ?
አዎ
እሺ ዘጠና ሁለት ስልሳ ሁለት ላይ በመደወል ሶስት ቁጥርን ይጫኑና ያቋርጡ።
ዘጠና ሁለት ስልሳ ሁለት እሺ እሺ እሺ ስለደወሉ እናመሰግናለን። መልካም ቀን።